암흑하라고
አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር ይህ በአማርኛ ቋንቋ ቁጥር ነው የቆጠርኩት። አ፣ ከአሁን ወዲህ ስለ ሰላምታ ሰላምታ እንደምን ነህ? እንደምን ነሽ? እንደምን አደርክ? እንደምን አደርሽ? ደህና ነህ ወይ? ደህና ነሽ ወይ? እንኳን ደስ አለህ፣ እንኳን ደስ አለሽ። ወንድም እልል እልል እልል እንኳን ደስ አለህ። እንዲሁም አንተ ደስ እንዳለህ እኔ በጣም ደስ ብሎኛል። ከዚህ ቀደም የላክልኝ ደብዳቤና የራስህን ምስል ፎቶግራፍ እያይ- እያየሁና እያነበብኩኝ በጣም ሳስታውስህ ነበር። በተለይ እንኳን ያቺ የሰደትክልኝ ፎቶ የልመና የርኅ- የርኅራሄ የምታሳይ ነች። ባጭሩ እንኳን ለዚህ አበቃህ። ከዚህ ቀጥዬ ጤንነትህን